hello
ሲደርስ ጤና ይስጥልኝ። ሲደርስ በማካኝ ነው።
አዎ ነው።
ከአሪፍ ፔይ ነው የምንደውልልዎት ማለት ይባላለሁ።
እሺ ሌላ የእርስዎን ስም ማን ልበል?
ሀሌት ይባላለሁ።
እሺ ደንበኛችን ላለፉት አስራ ሶስት ቀናት በ POS ኡ ምንም አይነት transaction አልነበረም እና ያጋጠመ ችግር አለ?
አዎ መቶ አስተካክለው ነበር መሰለኝ system ኡ
system ኡ ላይ መቼው ችግር ነበር።
system ኡ አዎ ከዛ አልሰራለን። ትናንት ራሱ ራሴ ሞክሬው ነበረ ሊሰራልኝ አልቻለም። እምቢ አለኝ።
አሁንም ድረስ አይሰራም። ምን አይነት አይሰራም፣ ምልክት ነው አዎ።
የሚያሳዩት? ምን ሆኖ ነው አልሰራ ያሉት ወይም የሚያሳየው ጽሁፍ ምልክት ካለ?
ምልክት ነገር ሳይሆን እ፣ ካርዶቹን አይቀበላቸውም፣ accept አያደርጋቸውም። ይህ ነገር ነው ምንም የሚል አይነት ካርድ አዎ አዎ ሁሉንም አይቀበላቸውም ነበር ማለት ነው። ግን አይ- እንዲህ ምናልባት- ብሎናል ብለው ይነግረውኛል ልጆቹ።
okay፣ WiFi በርቶ ይሆን? ምናልባት ዋይፋይ ከበራ በካርድ አይሰራም transaction።
ሊሆን ይችላል። እስቲ maybe እዛ ቦታ ላይ ሲሆን ወይ ደውልልሽ።
ይቻላል እዛ ሆኖ ይሞክሩት እና እሺ፣ የሚያስቸግር ነገር ካለ ዘጠና ሶስት ዘጠና አምስት ላይ ደውለው እርዳታ ማግኘት ይቻላል።
እሺ ስንት ላይ ነው የምደውለው?
ዘጠና ሶስት ዘጠና አምስት መልካም ቀን።
እሺ